ሄሎ
ሄሎ ወይ መልሼ ደወልኩልዎት።
እሺ
እ ይቅርታ ዛሬ አልወጣም ብለውኝ ነበርና ነገ ላስገባልዎት?
እኔ ለዛሬ እኔ እንትን ብዬ ነበረ። ትናንትና እኮ ለዛሬ ብለ- ብለውኝ ነበር ማታ ለደውለው
አዎ አዎ፣ ያንኛው delivered ስለሚል እ ባለፈው ተቀንሶ ስለመጣብኝ መልሼዋለሁ ስላሉ እንደዛ ማለት ነው።
ዴሊቨርድ አልሆነም እኮ ሾርት ኮዱን መች ነገርኳቸው የኔ የቀረ ይመሽ ዘጠኝ ኪሎ ይቀር ነበር አንደኛው ላይ ማለት ነው።
አሀ ከዛ ለጎደለ ከምቀበል አንድ ላይ አምጡልኝ ብዬ ለመቼ ሲሉኝ ለህ- ለህሮብ አልኳቸው።
እህ እህ
ዛ- ዴሊቨርማ አልሆነም። ዴሊቨርማ ቢሆን የሾርት ኮድ መነግ መንገር አለብኝ አለ።
አዎ አዎ፣ ትክክል ነዎት።
እም፣
እሺ በቃ ስለ- ስለዚህ ለነገ ላድርገው መቀበል ይችላሉ?
ነገ እችላለሁ።
በቃ እሺ እሺ፣ ለነገ አስገብቼልዎታለሁ። ሲደውሉ ያንሱላቸው።
እሺ አይ አልደወል እኮ ዛሬ እኮ ስላልደወሉ ነው እኔ ግራ ገብቶኝ ነው ያልኩት።
አዎ አዎ፣ ዛሬ ስላልወጣ ነው ያልደወሉት።
እሺ እሺ ነገ እንዲወጣ እናደርጋለን። እሺ እሺ እሺ፣ መልካም ቀን።